አሎ ሄሎ፣ አቤት።
ሰላም ከችብችብ ነበር ምደውልዎት።
እሺ፣ ይቅርታ ሽንኩርት order እያደረጉ ነበር።
አዎ፣ እንትን እና አላለኝ እርስዎ ብቻ ነዎት እ join የሚያደርግ ሰው ሁለት ሰው ያስፈልገውታል።
እኮ እንትን አላገኘሁም እና ሰዓቱ ሳያልቅ ሰዋጠው አንድ ላይ አንድ ላይ ዝም ብዬ ልዘዝ እንዴ?
okay። አይ ግን እ join አሁን- በቃ ድንች እኮ አዝዤ ወይ ቅድም ደወለልኝ።
እሺ
እሱ እየመጣ ነው አለኝ። አመት ላመጣ ነው አለኝ።
okay።
እንትን አይ ግን እምቢ አለኝ።
አዎ፣ አሁን ሽንኩርት restaurant quality ውን እያዘዙ ነበረ እና አምስት ኪሎ አዘው ነበር አይደለ?
አዎ፣ እሱ ላይ ሁለት ሰው join አስደርጉበት። ሰዓቱ እኮ አጣሁ።
ሳያልቅ።
የለማ ምን ማ- ምን ደረጋለሁ? ከሌለ ምንድን ነው ማለት ምክንያት በቃ ከሌለ fail ያደርግና refund ነው የሚደረግለት።
እኮ በቃ ይመለስ ችግር የለውም።
እሺ እሺ እሺ።
እሺ፣ ግን ስልካችሁ ስልክ አላችሁ?
አዎ አለን።
ይሄ ነው አዎ ዘጠና አንድ ሰላሳ ሶስት ብለው መደወል ይችላሉ።
በቃ እሱ ማወቅ እፈልጋለሁ። እቃ ልልክ በቃ ምንም አልተግባባንም።
አዎ አዎ።
ሁለት በዚህ የ fail መደወል አድርጓል።
ይችላሉ።
እሺ እሺ መልካም ቀን ይሁን።
እሺ ዘጠና አንድ ሰላሳ ሶስት እሺ እሺ